Thank you ጤና ይስጥልኝ። ቤስቲ
አዎ sister ቅድም ደውለን ነበረ። የትኛው account አስገባ? በ Best Bet ወይም ወይም commercial?
እ
አ ቅድም ደውለን ነበረ።
ስንት ብር ነበረ?
ሶስት መቶ ብር
ሶስት መቶ ብር
ሶስት መቶ ብር ሶስት መቶ ብር እሺ፣ ሶስት መቶ ብር withdraw ነው deposit ነው ያደረጋችሁት?
አዎ withdraw ው አደረገኝና እስካሁን ደግሞ አልገባኝም። account ኡም ደግሞ እንትን ወደ- አልደረስም።
እስቲ Best Bet number ስጠኝ እንገረኝ።
በዚህ ስልክ ነው ዜሮ ስ- አ፣ በዚህ ስልክ ነው የ- የደወለበት ስልክ ነው እሺ፣ አስራ አምስት አስራ አምስት አ፣ አስራ አምስት ዜሮ አምስት አስተካኪው ልክ ካልሆንኩ minimum withdraw ነው። ዛሬ ነው ትናንት ነው አባ?
ትላንትና ነው።
ሶስት መቶ ብር ነው አይደል ያልከኝ?
አዎ እኮ revert እኮ አደረገ ዛሬ ወደ Best Bet account ሶስት መቶ ብር አዘክ ነበረ
አዎ ወደ Best Bet account revert አድርጎ ተመለሰልክ።
አልተመለስም። ገና ምንም አልደረስም።
አይ ተመልሷል። ከዛ በኋላ ደግሞ አንድ ሺህ አንድ መቶ እና ሁለት መቶ አርባ ብር withdraw አደረክ።
አዎ ግን አላዩም፣ እስካሁን አላዩም። አላይ አ- አ- withdraw ኡ ያደረገበት አንድ ሺ አ- አንድ መቶ ብር አረበት እና ሁለት መቶ ብር አረ- ሁለት መቶ አርባ አረጉ።
ገብቷል። እነዚህ አዎ እነዚህ ገብቶ ለዛ ገብ እነሱ ገብቷል፣ ግን ሶስት መቶ ብርም አልገባኝ እስካሁን revert ተደርጓል ማለት ወደ Best Bet account ተመልሷል። እሺ ዜሮ ነው። አሁን ደግሞ አይቷል። ድጋሚ ድጋሚ ይሄ- ደውኮን ነበረ።
አሁን ይኸውልህ አንድ ሺህ አንድ መቶ እና ሁለት መቶ አርባ ብር deposit withdraw ከማድረግ በፊት ነው የገባው ይሄ ብር።
እሺ ያንን ደግሞ አልገባኝ እስካሁን ደግሞ አይቶ ነበረ። ምንም አልገባኝ የነበረ ብር ነበር፣ ሌላ ብር ነበረ Best Bet- Best Bet acc- ቴሌግራም አለክ?
አለኝ።
እሱ ላይ screenshot አድርጌ ላክል። ማን ነው ስምክ?
እሺ አዩ ስምክ ማን ነው? እሺ
ከሂዱ ማ እስቲ hi ሰይድ hi በለኝና እዛ ላይ
እና ሌላ አመሰግናለሁ። አዩ አዩ አዩ እዛ ላይ hi በለኝ እልክልሃለሁ። እሺ፣ መልካም አዩ አዩ